የሚረሳን ነገር አይደለም። አዎ፣ ግን አዲስ አበባ ያለው
hello መልሼ ደወልኩ branch ለመናገር ካሳንቺስ መብራት ሚል አለ ወደ ካሳንቺስ አካባቢ ያው መብ- መብራት መብራት ኃይል ማለቱ ነው ያው መብራት የሚከፋ ያወቅኩትኛ። እሺ እሺ በቃ እዛ ይግቡ- ይግቡና ያው ይጠይቁ እዛ ይሸጣሉ ደግሞ ችግር ካለ መልሰው ይደውሉልኝ እሺ thank you እሺ መልካም ጊዜ አመሰግናለሁ አንተ